ጤና ይስጥልን። ቤት ቤት
ሰላም ነው። እንዴት አደርሽ?
ሰላም፣ እግዚአብሔር ይመስገን።
የትኬት ቁጥር ልንገርሽ፣ አሻርሽው ትነግሪኛለሽ?
እሺ
እሺ እ እ አስራ አንድ እሺ
ሰባ አንድ እህ
አስራ አራት አርባ ሁለት
እሺ የዛሬ ጨዋታዎች አሉ። ትናንት ሁለት lost ነበረው። እሺ በአስራ ሶስት የተደረጉ ጨዋታዎች ሁለት ቀይ አለው። እሺ ስለደወልክ እናመሰግናለን።
ወይ ሌላ ልንገርሽ እሺ እሺ ልንገርሽ ነው ስራ ላይ ችግር ነኝ።
የለም። አይ አይ
እሺ አስራ አንድ ሰባ ሁለት እሺ
እ ዘጠና ዘጠኝ ዜሮ ስምንት
ይሄም lost ነው። እሺ
እሺ ወይ ሌላ ልንገርሽ እሺ
እሺ እሺ ሌላ አስራ አንድ እህ
ሰማንያ ሰባት እሺ
ዘጠና ሁለት ሀያ ስምንት
ይሄም አምስት lost አለበት።
ሌላ ልንገርሽ እሺ
እሺ አስራ አንድ ሰማንያ ሰባት እህ
አስራ አንድ ሰማንያ ሰባት እሺ
ዘጠና አንድ ሀምሳ
እሺ መቶ ሀያ ብር ገብቶላል ቦነስ። ስለዚህ ሌላ አለ?
አለኝ አዎ። እሺ እ አስራ አስራ አንድ ሰማንያ ዘጠኝ እሺ
እ እሺ አስራ አንድ ሰማንያ ዘጠኝ ዜሮ ስምንት ሀምሳ
እሺ ይህም ሉስት ነው። አምስት ጨዋታዎች ቀይ ናቸው።
እሺ እሺ ሌላ አ አስራ አንድ ሰማንያ ሰባት እሺ
እ ዘጠና አርባ ሁለት
እሺ ይህም ሶስት ጨዋታዎች ወጥተዋል።
ሌላ ልንገርሽ ትንሽ ናቸው የቀሩኝ እሺ ሶስት ናቸው ከአራት ነው የቀረኝ እሺ እ አስራ አንድ እሺ ሰማንያ ሰባት እህ
ሰማንያ ስምንት ዘጠና ስድስት
እሺ ይህም አራት ጨዋታዎች የወጡት ሉስት ነው።
እሺ አስራ አንድ እህ
ሰማንያ ሰባት እሺ
ሰማንያ ዘጠኝ ሰባ ሁለት
ይህም አምስት ጨዋታዎች ወጥተዋል።
እሺ አስራ አንድ ሰማንያ ስድስት እሺ
እ አስራ ሁለት ዘጠና አራት
እሺ ይህም እንደዛ አምስት ጨዋታዎች።
እሺ ሁለት ነው የቀሩ ላስቸግርሽ አንድ ችግር የለውም። እሺ እሺ አስራ አንድ ሰማንያ አስራ አንድ ሰማንያ ስድስት እሺ ሀያ ሶስት ስልሳ አምስት
እሺ ይህም እንደዛው ነው። አምስት ጨዋታዎች ቀይ ናቸው።
አምስት ጨዋታዎች አዎ
እሺ ሌላ አንድ ልንገርሽ እሺ
እሺ እ ስ- ሺ- እ አስራ አንድ ሰማንያ ሰባት እሺ
ዘጠና አንድ አምሳ
እሺ ስለዚህ መቶ ሀያ ብር ገብቶላል። እሺ የትኛው ነው ይሄ ማን ነው የጣለኝ ይሄ ቡድን
እ ይሄ አስቶን ቪላ እና
አስቶን ቪላ አዎ አስቶን ቪላ ነው የሚባለው።
እሺ እናቴ አመሰግናለሁ እሺ መልካም ቀን መልካም ቀን ስለደወልክ እናመሰግናለን።
እሺ